ሄሎ ጤና ይስጥልኝ ሆፒን ታቴመንት ስንዱልኝ እባክዎ ምልውጣው
እየቆረጠብኝ ነበር ሄሎ ማቋረጥ
ሄሎ
እየቆረጠብኝ ነበር ማቋረጥ አይቻልም።
አቤት ምን አሉ እንዳንበይ ምን አሉኝ አይሰማም ስልክዎት እባክዎት ኔትወርክ ያለበት ቦታ ይሆናሉ
እሺ
አሁን ይሰማል እሺ
ብር ቆርጦብኝ ነበር ማቋረጥ አይቻልም።